ነው ይበላሻል አደረኩት።
ሩቅ ሩቅ ሌላ Hello አቤት።
ውይ መልሼ ደወልኩልህ።
እሺ እ፣ ይቅርታ ከ store ወጥቶ ነበር፣ ግን መንገድ ላይ መኪና ስለተበላሸባቸው ነው የእርስዎን የ order የያዘው መኪና እ፣ ተበላሽና መለሱት። ሰው ለነገ መቀበል ይችላሉ።
አልችልም።
ስለዚህ ስራ- ወይ- ዛሬ እረፍት ስለሆንኩ ነው ዛሬ order ያደረኩት የነበረ።
አዎ። ስለዚህ ምን ይሻላል? ወይ refund እናድርግለት ወይ ነገ የሚቀበል ሰው ሪፈንድ ካለ ይደረግ።
ይመቻል፣ ያመቻል።
ነገ የለም ማንም። ለዛ ነው እኔ ስለማይመቸኝ ስራም እም፣ ቦታ ስለማይቻል ነው እዚህ Okay፣ ነበር።
በቃ እሺ፣ እሺ። በጣም ይቅርታ፣ refund እናደርጋለን። እሺ።
ችግር የለውም። መናገር ነው ግን ቀድሞ ይሄንን ማሳወቅ ነበረበት።
አዎ፣ አዎ፣ ልክ ነው። ይቅርታ፣ እናስተካክላለን።
ቀኑን ሙሉ እያስጠበቃችሁኝ ብላችሁ በጣም እሺ፣ ችግር የለውም። ለማንኛውም ይቅርታ እናቴ። እሺ።
እሺ።